Hello ሰላም ጤና ይስጥልኝ። Best ቤስ ከዳር ነኝ። እባክዎ ምን ልርዳዎ?
ጄሪ ጋር አገናኝ ዳዊት አብ- እሺ ዳዊት እሺ ጄ ዳዊት
ሞገደኛ ነገር ነሽ አንቺ።
ሄሎ
ጄሪ
Hello አንዴ ጠብቀኝ እሺ ዳዊት።
እሺ ሽን ልላጥልሽ እ? ልላጥልሽ እቺ ዋልያ የምትለው እስቲ ያግባሽ የሆነ ነገር ፈንድ አድርግሽ አንድ ጃምባ ወርዳለሁ
Hello
ጀሪ ወይኔ በአንዴ እሺ ጠብቀኝ፣ ይቅርታ በጣም እምቢ አለሽ መሰለኝ አ?
አዎ አዎ አዎ፣ ግን አንዴ ይስተካከላል።
ይስተካከላል አዎ አዎ አዎ፣ እየ- እየሰራሁበት ነው።
እሺ እሺ እሺ።